Hello?
ጤና ጤና Hello ጤና ይስጥልን። መርሐባ ትራንስፖርት።
አዎ እንትን ከዚህ ከድሬዳዋ ወደ ጅጅጋ ለመሄድ እሺ
እ፣ ነገ ጠዋት ብቆርጥ እ፣ ለከሰዓት ይሆናል።
ሊሞላብህ ይችላል። እዛ ቀደም ከአንድ ቀን ወይ ቀደም ብልና ቁረጥ እሺ ዛሬ ነው አለው ለነገ ከሰዓት መቁረጥ ያለብኝ።
ትችላለህ። ዛሬ መቁረጥ ትችላለህ። አንተም ለመሄድ እርግጠኛ ከሆንክ እሺ እ፣ የቱ የቱ ጋር ነው ቦታችሁ?
መርሐባ ኦርቢት ጋር ነው።
አዎ። ኦርቢት ምኑ ጋር ከበደር አጠገብ ነው ወይስ የቱ ጋር?
ከበደር ፊት ለፊት
ከበደር በደር- ፊት ለፊት አዎ፣ እዛው አካባቢ ነው።
የት እዛው በደር አካባቢ ነው ያለው የመርሐባም እንትን አዎ
እሺ እና እዛ ጋር ሄጄ ልፈልገው በደርን እንትን መርሐባን
አዎ ከፈለክ እዛው ጋር ሄድ እናፈልገው። ከፈለክ ደግሞ ስታ- እርግጠኛ ስትሆን ደውልልኝና እቆርጥልሃለሁ።
በሽ በቃ ኦንላይን መቆረጥ የሚቻል ከሆነ እደውላለሁ ብለህ አይ ብር ካለ በኢብር ትልካለህ፣ እንቆርጥልሃለን። አይ